ሌላ ትንሽ ትንሽ ኢትዮጵያ ባኩ ምን ልርከም
እንትን ነበረ።
hello hello
hello
hello፣ አይሰማም?
ይሰማል ይሰማል። ሰላም ዋሉ።
ደህና ነኝ። የፋሲካ እንትን ሽልማት ምናሉ እንዴት ነው የምንወስደው ሽልማታችንን?
ሽልማታችሁን እንደውልና እናሳውቃችኋለን። ደውለን መጥተው ይወስዳሉ። እንደውላለን። ሰሞኑን ነገ ምናምን መደወላችን አይቀርም። ደውለን ቀኑ እናሳውቃችኋለን።
okay okay፣ እሺ
hello